Hello ጤና ይስጥልኝ ቤተሰብ ቃል ኪዳን ነኝ ምን ልርዳዎ?
Hello ጤና ይስጥልኝ አብሮ ይስጥልኝ ቤት ቤት ነው ምን ልርዳዎ?
ማታ አካባቢ ቢቲ ላይ deposit ምን ቢሮ አርግቼ አንድ ሺህ ብር እሷን በቴሌብር አልገባልኝ
እሺ ቤት ቤት ስልክ ቁጥሮትን ይነግሩኛል?
ቁጥሩን ዜሮ ዘጠኝ አስራ ስምንት እሺ ሀምሳ ሶስት እሺ ሀምሳ ሰባት እሺ ዘጠና
እሺ የትላንትና ነው ያሉኝ አይደል?
አዎ ትናንትና ማታ አንድ ሰዓት አካባቢ
እሺ check እያረኩት ነው አንዴ ጠብቁኝ።
እሺ
እሺ process ላይ ነው ይገባሉታል ይጠብቁት።
እሺ፣ መስመር ላይ ወይስ ስልኩን ዝጋ?
ምን አሉ?
መስመር ላይ ጠብቅሽ።
አይ አይደለም ይገባሉታል። already process processing ነው የሚለው የሚያሳየኝና እሺ።
ይገባሉታል።
አይ በሰዓት በሁለት ሰዓት ውስጥ በሶስት ሰዓት
እሺ ጠብቁትና ካልገባሉት ደውሎ ያሳውቁን። ግን መግባት አለበት። እሺ እኛም እናመሰግናለን። መልካም ቀን።
መልካም ነው።